hello
አቤት ደውለው ነበረ።
እኮ ቅድም ደውዬ ነበረ። እንትን ቤተ ክርስቲያን ስላለን አልሰማኝም። ምንም ብለሽ ነበረ?
እ ምንድን ነው ቦታም ብለሽ ነበረ?
እርሶ ነው እኮ የደወሉት።
እኮ እኔ ነኝ የደወልኩ። ምንድን ነው የሚባለው ስሙ?
ምን ፈልገው ነው እርሶ?
እ ምን ፈልገው ነው?
ምንድን ነው ም- ምን አለው ቢሮ? ምንድን ነው ስሙ ቢሮ?
ይሄ የቤት ሽያጭ ነው።
እ የቤት ሽያጭ ነው።
የቤት ሻጪ ሽያጭ ሽያጭ ቤት ነው የምንሸጠው።
ቤት ነው። የምንድን ነው ቤቱ የሚሸጡ?
አዲስ አበባ ላይ አፓርትመንት ቤት
እሺ፣ ደህና ዋል።